የሚችለው ወይ የተቋረጠ መሰለኝ።
አዎ ተቋረጠ። እያወራሁ ነበረ። Okay specifically job title ልሰጥ እንትን አላልኩኝም። ይሄ role እንደዚህ ነው ብዬ ልላቸው አልፈለኩም ነበረ። I just want part time like ምን ልበልሽ እንትን opportunity for female student ሁነው ይሄ አብሮ Excel በደንብ የሚችል ምናምን ምናምን just business develop ለማድረግ ነበር የፈለግኩትኝ።
እኮ ተቀጣሪ ማለት ነው አይደለ?
Yes አዎ፣ part time like ላንተያይ እንችላለን። ጀስት
ታይትል የለውም ታዲያ title ኡን ምን ብዬ like I'm just so I just want እኔ የጻፍኩት የነበረው አሁን እንትኑ ላይ I just want to give a part time like opportunity friendly and opportunity for university student either masters የሚሰራ or like አራተኛ ዓመት ተማሪ ለሆነ እና
ምን እንዲሰራ the opportunity is like to study like into strong excel እንትን ያለው like business develop data driven ይሆናል አይደለ ትንሽ analysis ምናምን ነገር እንደሱ አይነት ይሆናል።
አይ business developer ግን specifically እንዴት ነው አንዳንድ ጊዜ ነው የ engineering ተማሪዎቹ ነው ጎበዝ Excel ላይ ምናምን የሚሆኑ አለ አይደለ እነሱ like it's just for እንትን ነው እና just opportunity እንዲያገኙ ነው like intern ማለት ነው።
Just አዎ I wouldn't say it's intern ግን ያው both ways develop አሁን የሆነ ፕሮጀክት ይኖርና ያችን then እነሱም Excel ላይ ይሰራሉ። Basic በቃ ዋና የፈለግኩት እንግሊዘኛ የሚያውቅ እና how do I say it እና Excel የሚያውቅ strong Excel በደንብ የሚያውቅ ማለት ነው። ዋናው ነገሩ ያው ቢዝነስ እና entrepreneurship ን እንትን ለማለት ነው።
ያው ግን job title ማስገባት አለ።
እሺ በቃ let me just work it out እና አዎ contact ኡን ይሰዱን ነው አዎ ይሄን ይገልጸዋል የሚሉትን title ያስገቡበት።
በቃ እሺ I'll do that እነሱም ይሄን እያዩ ስለሆነ apply የሚያደርጉት ለእነሱም clear እንዲሆን apply ሲያደርጉ ግር እንዳይላቸው ይሄን አድርገው ያስገቡላቸው brief እነሱም እንዲያነቡት እንዲያውቁት ማለት ነው።
Okay okay so specific እንትን ስለማይኖረው የሆነ ነገር create ማድረግ ማለት ነው።
ማለት Maybe to tutor ምን አውቃለሁ። Tutor ደግሞ አስተማሪ ነው። Like what I want is like you know አንዳንድ ጊዜ አለ አይደል you know አንቺም እንትን just አሁን for example my boss እና አንቺ አሁን አለቃ ትሆኑና አንቺ የምታውቂያቸው የሆነ part ይኖራል አይደለ? just እንትን እንደፈለግ ይሄ እንዴት ነው ምን ልበልሽ just ያ ሰውም ይሰራል። ከዛን you know team work for some time ግን we're not we might not see each other maybe Zoom ሊኖር ይችላል ምናምን ምናምን ነው እንጂ አዎ more ግን እርሶ ስለሚያውቁት ስራው ምን እንደሆነ yeah it's business like entrepreneurship ነው like entrepreneur ለመሆን like you know and interest in business ያለው ሰው Excel like more business analysis ለመስራት and you know በቃ እንደሱ ነው just the only thing ፕሮፖዛሎች business proposal ለማድረግ ምናምን ነገር It's more of that.
የሚሉትን ነገር አንድ job title ያስገቡበት እሺ ሁሉንም አንድ የሚሆነ ምክንያቱም ስራውን እርሶ ነው የሚያውቁት እና ይህን job title ላይ ባስገባ more ለእነሱ clear ይሆናል ብለው የሚያስቡትን okay job title ላይ part time freelance opportunity for university student ማለት አልችልም እንደሱ ረጅም ይሆናል። description ላይ ግን ያስገቡታል። እንትኑን brief ለማድረግ description ላይ more በደንብ clear እንዲያደርጉት የሆነ ነገር ይጽፋሉ። ግን okay።
website ኡ ላይ አ- ግን አ- የሆነች አ- ነገር ሁሉንም የሚገልጽ ነገር ወይም እነሱ "አ፣ ይሄ ነው ማለት ነው የምሰራው ብለው clear እንዲሆንላቸው ማለት ነው። አሁን ይሄንን ሳያነቡም እኮ እሱ ጋር ቢመጡ ለእርሱም አይጠቅሙትም። ተረዱ? just yeah፣ time ያገባኛል።
wasting ነው የሚሆነው።
no እኔ actually I'm just offering ነው ሌላ ስራ ኖሯቸው part time ኣቸውን ስለሆነ በሰ- በቀን maybe for one hour ምናምን ነገር ነው maybe you know በኢሜል ምን ከዛ ውጪ በስልክ maybe በሳምንት አንዴ ሊሆን ይችላል you know so I'm just ለዛ ነበረ okay I will just create I will try to find a job title በቃ እሺ፣ እሺ። የሚያስቸግሩት ነገር ማን ካለ ልበልሽ መሰረት መሰረት
sorry
መሰረት መሰረት thank you መሰረት እሺ።
አመሰግናለሁ እሺ መልካም ቀን።
thank you